ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
አብሬ ስትልን ከቤት ቤት ነበረ የምደውልልህ እሺ ለአግቻት ናገኝ
አቤት ሄሎ አቤት ላይፍ ቻት ላናግረህ ነበር።
ኤቲኤም አዎ እዚህ እዚህ እመጣለሁ ብለህ እ እ፣ ምን እንደሚል ስክሪን ሪከርድ አድርገህ ትልክልናለህ። ቪዲዮ እ እ እ እ ስክሪን ሪከርድ አድርገህ ቪዲዮ ትልክልናለህ።
አ- እንትን እኮ ነው ይሄ game እየተጫወትኩ እያለ እሺ ይሄ bonus bonus ይመጣና touch ታደርገው spin ኡ አይዞርም። ገብቶሻል?
እኮ screen record አድርገህ ትልክ። ከዛ በኋላ ይጠፋል እንትኑ።
በቃ game ኡን ያጠፋዋል። እንደገና ነው የምገባው።
እሺ እኮ screen record አድርገህ ልንመላክ ትችላለህ፣ እኛ እስኪ እንድናየው።
እ፣ OK እሺ፣ ይቻላል እሺ እሺ ይቻላል። እሺ እሺ፣ መልካም ቀን።